ሰላም ኪሩቤል ታዲያስ? እሺ
የሆነ ትኬት ነበረ አርባ አምስት አስራ ስድስት
አርባ አምስት አስራ ስድስት
ሀይቆች ሁለት ቀን
ሀይቆች የሚለው hello
ቸዋለኝ
ተቋረጠ። ምናሽን ይቅርታ።
promoter ደውሎልኝ ነበረ አሁን እሺ።
እና ዛሬ ፕሮግራም አላቸው እና ግዴታ ዛሬ መጠገን አለበት አለኝ። ለዛ አ- አ- ተጠግኗል ግን
close አልሆነም ትኬቱ ከሁለት ቀን በፊት የተመጠገነ አይ እዛ ላይ አላደረኩትም እንጂ normally ሄደዋል ሰርቶ ዜሞ ተሳሳት ያለ ማለት ችግር የለም እልከዋለሁ። ሀይቆች አለ የሚለው
ሀይቆች ሆቴል አይቆች አይደል? አዎ፣ እሺ እልከዋለሁ ችግር የለም።
thank you